ትላንትና deposit አድርጌ ነበር ከቻፓ እሺ በቻፓ ትላምጠዋለ አምሳ ብር ወደ ቤት ቤት አልገባም ሀምሳ ብር አዎ
ቁጥር በዚሁ ነው በደወል አዎ አዎ like የቤት ቤት ቁጥር ሀያ ዘጠኝ ቤቱ ማለት ነው አዎ እሺ check ላድርግ ትናንትና ነው በአስራ አንድ
አዎ ትላንትና ጠዋት ነው በስተ
ቴሌግራም ላይ አውርተን ነበር እንዴ
እ ቴሌግራም ላይ ጽፈህልን ነበር
አይ አልጻፍኩም
እ ቁጥራችን አለ የ deposit ስታደርገው የገባልን ከቴሌ ብር ወይ ከሲቢኢ ብር ወይም ከሌላ ከቴሌ- text የገባልን አዎ text ገብቶልሃል አ? ከቴሌ ብር አዎ አዎ እሺ እሷ ለ confirmation ሪፖርት ለማድረግ ስለምትጠቅመን እሷን screenshot አድርገህ ላክልን ቴሌግራም ላይ ስልክ ልስጥ ቴሌግራም ላይ ላክልኝ አ ስልክ ልንገርክ
አይ ይሄ ዜ- ዜሮ አስራ አንድ አምስት ከዚህ ጀምረው
አይ እሱ የቢሮ ስልክ የበፊቱ ነው እሱ አይሰራም ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ሶስት አርባ አራት
ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ ቤት ቤት support team የሚል ነው እሱ ላይ ላክልን screenshot አድርገህ
እሺ ሪፖርት እናደርግልናለን እሺ መልካም